ሄሎ ሄሎ፣ ሰላም ጤና ይስጥልን። ቤት ቤት አብሮ ስትልን
አብሮ ይችላል። ቤት ቤት ነው።
የሆነች ትኬት ነበረች። አንድ እሺ፣ ቀይ- አንድ ቀይ ገብቶ ነበረ።
እሺ፣ ካሸር ኮዱን ንገረኝ።
እሺ አስራ ሶስት እሺ፣
ዘጠና ሁለት እሺ፣ ሀያ አምስት እሺ።
አስራ ስምንት አስራ ስምንት ሌላም ነበረች። እስኪ ያችኛው ነው የመጀመሪያ
አንድ lost አለው ያላለቀ ጨዋታ አለው።
ያላለቀ ጨዋታ አለ።
አዎ፣ እሺ እችን እችን ያሽ ሌላው እሺ፣ ንገረኝ።
እሺ አስራ ሶስት አስራ አራት ማለት ነው አስራ አራት
ዜሮ አንድ ዜሮ አንድ ሰባ አንድ ሰባ አንድ ሰላሳ ታውቁ ግን ቤት ቢሆን ይወርቃል።
ይሄ ሎስት ነው። እሺ፣ ሌላ አለ?
ይሄ ቀይ ነው ሁሉም አዎ፣ ብዙ ቀይ ያለው ሌላ አለ?
አ፣ በቃ እሺ።
ስለ ደወልክ እናመሰግናለን። መልካም ቀን።
አይ።